hello ጤና ይስጥልን ቺፕቺፕ
ጤና ይስጥልኝ።
ይስጥልን
ቅድም ተደውሎልኝ ነበር በሰላሳ ሶስቱ ቤት ስልኬ እና የቁርስ ጥቅል እያሸነፍ ከሆነ ምናምን ተብዬ ነበረ። ወደ ቁርስ እየገባው ነበር እና okay በደንብ መስማት አልቻልኩም። ምን እንዳልኩኝ እ ማን ነበር ስሙት? ይቅርታ።
ታረቀኝ።
እሺ ታረቀኝ። አዎ እ location ወልዲያ ነበር አይደል ያሉት?
location ወልዲያ ነው።
አዎ እስቲ check አድርገን ያው እኛ gift ኡን የምንሰጠው አዲስ አበባ ላይ ላለ ሰው ብቻ ነው።
እህም።
maybe ሌላ አማራጭ ካለ check አድርገን መልሰን እንደውሎታለን። location check ለማድረግ ነበር ቅድም የደወልነው።
okay ነው እንዴ? okay እና አዎ።
አማካሊ በ withdraw ም አይደረግም አይደል? ነው ይቻላል።
ምን አሉኝ?
እ ገንዘብ transfer መደረግ አይችልም አይደል?
አዎ እስቲ እሱ አማራጭ የሚሆን ከሆነ እ እህም።
እስቲ check አድርገን መልሰን እንደውልሎታለን።
okay ችግር የለም። እሺ እሺ እሺ፣ እናመሰግናለን። መልካም ቀን።
እሺ እሺ